የሰላምታሽ ድምፅ በማኅፀን ያለ ጽንስን በደስታ የሚያዘልል ድንቅ ድንቅ ነገር የተከናወነልሽ ድንግል ማርያም ሆይ ስለ አንቺ ስንቱን እንናገራለን።
ስንቱን ልናገር እናቴ ድንግል ማርያም፣ ስንቱን ልናገር እናቴ ድንግል ማርያም። ድንቅ ድንቅ ስራ ባንቺ ታይቷል እመቤቴ፣ ድንቅ ድንቅ ስራ ባንቺ ታይቷል እመቤቴ። ስንቱ ልናገር እናቴ ድንግል ማርያም፣ ስንቱ ልናገር እናቴ ድንግል ማርያም፣ ድንቅ ድንቅ ስራ ባንቺ ታይቷል እመቤቴ፣ ድንቅ ድንቅ ስራ ባንቺ ታይቷል እመቤቴ። የዘመና ሽባ እግሩ የሰለለ ጸበል ሽጠጥቶ ሰገደ ዘለለ ለደካማ የዌ መሪ ለቸገረ አይኑን ስታበሪ ልቤ ናት የተሞላ ልጅሽ ስትጠና ሁሌ ጠዋት ማታ ያቺ መካን ባልቴ ማሰኗ ተፈታ አዘንተኞች ሁሉ ደጅሽ የወደቁ ስምሽን ስንቅ አድርገን ምልጃሽን አወቁ በምልጃሽ ተማምኖ ማናበረ ከቶ
የጌታዬ እናት